hello ሰላም ጤና ይስጥልኝ ቤት ቤት
ሰላም ነው እግዚአብሔር ይመስገን ሰላም ነው አባ አለን አለን ኦንላይን ተጫውቼ ነበርና እሺ እሺ ከዛ እንትን withdraw ወደ account ለመላክ ፈልጌ እንትን ስለው ወደ voucher ገባብኝ። እንዴት ነው የማደርገው?
የት አካባቢ ነው ያለኸው?
አሶሳ okay አሶሳ እ፣ ማርያም ኮንዶሚኒየም ጋር የኛ shop አለ። እሺ እ?
እዛ ሄደህ ማርያም ኮንዶሚኒየም እ፣ እዛ ሄደህ የኛ የኛ shop አለ። ከዛ ብሩን መውሰድ ትችላለህ። እሺ አሀ፣ እነሱ ጋር አዎ አዎ እነሱ ጋር ኦንላይን የቆረጥኩትን ማለት ነው።
አዎ አዎ
okay እሺ።
በሞቸር ነው አይደለ? ስንት ብር ነው withdraw ያደረግከው?
እ፣ ስምንት መቶ ሀያ ብር በቃ እዛ ይሰጠዋል። እሺ
እሺ እሺ አባቴ ስለ ደወልክ እናመሰግናለን። መልካም ቀን።
እሺ